ጤና ይስጥልኝ ሁሉ ስፖርት ነው። እባክዎ ምን ልርዳዎት?
ሁሉ ስፖርት የሆነ ቅሬታ ላቀርብ ነበር።
እሺ ምን ነበረ?
ከአካውንቴ ላይ ብር ተወስዶብኛል በእናንተ እንትን ማለት ነው። እዛ አልፈልግም ሶስት ቀን ምናምን ነገር ታገስ ታገስ ብኝ እንደዚህ አይነት ነገር አለ እንዴ?
withdraw አድርገው ነው?
ዊዝዶ አላደረኩም ራሱ ቀነሰብኝ።
ደጋግመው ሞክረው ነበር?
ምን
withdraw ለማድረግ ሞክረው ነበር?
ለምን ዊዝዶ ለማድረግ አልሞከርኩም? ለምን ቴሌብር አይሰራም ነበር።
እሺ።
ቴሌብር አሁንም አይሰራም
አዎ system update የተደረገ ስለሆነ ነው
እና?
እየሰራ ያለውን ነው። ስለዚህ ታገሱን። system update የተደረገ ስለሆነ ይጠብቁ።
ይሄ ነው እና?
እሱ።
አዎ system update የተደረገ ስለሆነ ይጠብቁ ከአካውንቴ ላይ ነው የቀነሰው እኮ እኮ withdraw ለማድረግ ካልሞከሩ ወይ እሺ የ transaction history ውን screenshot አድርገው ይላኩልን በቴሌግራም።
እሺ በቃ ቻው።
እሺ መልካም